መረጃ ሊዲያ ነኝ። ፕሮፌስ ምን አይነት ችግር በመረጃ እንስቶ hello፣ ሰላም ነው።
እግዚአብሔር ይመስገን ሰላም።
እ የእንትና ቪዛ አገልግሎታ
አዎ የቪዛ information እንሰጣለን።
እሺ እ ለካናዳ ለመሄድ ነበርና እሺ እዛ አለች አክስቴ cousin ያለች እዛ እሺ እና ማለቴ ማሟላት ያለብን ፎርሞች እና or ማድረግ ያለብን ነገሮች በዚህ ም- ሆኜ የሚጨርሰው ነገሮች ካሉ አ information እንዲሰጠኝ ነበር።
እሺ ደንበኛችን ስለዚህ visit ማለት ነው invitation letter ልክ በ- ተልኮሎታል።
በቪ- በ visit